Hello
Hello ሰላም ጤና ይስጥልን። Donkey Tube ነው።
አብሮ ይስጥልን። እሸቱን ለመ- ለማግኘት ነበር የደወልኩት።
እሸቱን ለምን ነበር የፈለጉት?
እም፣ ከዚህ በፊት ብዙ ሰዎች ያው ብዙ ሰዎች ሰዎችን ሰዎችን ከሰው ጋር እንደሚያገናኝ ስለሰማሁ ነበር። ማለት እኔ የምፈልገው ሳይንቲስት ስለ- ማለት ሮዳስ ማግኘት ስለምፈልግ ከሱ ጋር እንደገናኘኝ ከቻለ ከሱ ጋር እንደገናኘኝ ነበረ።
እሺ 91 15 ላይ ኮሜዲያን እሸቱን ለማግኘት ብለው በስራ ሰዓት ይደውሉልን።
ስንታዝ ምን አልሽኝ?
91 15 ላይ ኮሜዲያን እሸቱን ለማግኘት ብለው ሲደውሉ የኮሜዲያን እሸቱን assistant ያገኛሉ።
ምን ላይ ነው እንደዛ ብዬ የምደውለው?
እዚህ አሁን የደወሉበት ላይ ወጌሻ ብለው አይደል አሁን የመረ- ያገኙት ይሄ
ነው ዘጠና አንድ አስራ አምስት ብዬ ደውዬ ነው።
ዘጠና አንድ አስራ አምስት አንድ ይሄን እኮ ሁለት ይሄን ብለው የኮሜዲያን እሸቱን አሲስታንት ይላል እና እሱ ነው አዎ። ከዛ ሁለቱን ነክረው እ።
ከዛም በኋላ ያገናኘኛል።
አዎ የኮሜዲያን እሸቱ አሲስታንት የሚለውን ይምረጡልን።
እሺ እሺ መልካም ምሽት።
እናመሰግናለን። እናመሰግናለን።
እሺ